ራቺ ልጅ ፍቅርሽ እንዴት ይዘለቃል ወደው ሲናፍቁት ይጠባል ይጨርቃል ልቤ በትዝታሽ ሰመመን ይጠልቃል እንኳኑ ባቋምሽ ፎቶሽ ይናፈቃል አብረን ለዘመናት ብዙ ተደስተን በሳቅ በጨዋታ ቁም ነገር አውግተን በሽርሽር ጉዞ ውብ ስፍራዎች አይተን በናፍቆት ጎዳሽኝ ድንገት ተለያይተን ራንቺ ልጅ ፍቅርሽ እንዴት ይዘለቃል ወደው ሲናፍቁት ይጠባል ይጨርቃል ልቤ በትዝታሽ ሰመመን ይጠልቃል እንኳኑ ባቋምሽ ፎቶሽ ይናፈቃል ራንቺ ልጅ ፍቅርሽ እንዴት ይዘለቃል ወደው ሲናፍቁት ይጠባል ይጨርቃል ልቤ በትዝታሽ ሰመመን ይጠልቃል እንኳኑ ባቋምሽ ፎቶሽ ይናፈቃል ሰፈሪ ሰፈሬ ቤትሽና ቤቴ ቅርብ ለቅርብ ሆኖ ሆነሽ ጎረቤቴ ቀን በቀን ሳላይሽ እንዲያ የሚጨንቀኝ ሁለት ዓመት ሙሉ ገጽሽ ይራቀኝ የራንቺ ልጅ ፍቅርሽ እንዴት ይዘለቃል ወደው ሲናፍቁት ይጠባል ይጨርቃል ልቤ በትዝታሽ ሰመመን ይጠልቃል እንኳኑ ባቋምሽ ፎቶሽ ይናፈቃል ራንቺ ልጅ ፍቅርሽ እንዴት ይዘለቃል ወደው ሲናፍቁት ይጠባል ይጨርቃል ልቤ በትዝታሽ ሰመመን ይጠልቃል እንኳኑ ባቋምሽ ፎቶሽ ይናፈቃል ያለችበት አገር ሰፈር አካባቢሽ እንዴት ነው ናፍቆቴ አብሬኝ በደብዳቤሽ አንቺን ከመናፈቅ ሁልጊዜ ከማሰብ ሰፈሬ ሰፈሬ ደህና ነው ቤተሰብ ራንቺ ልጅ ፍቅርሽ እንዴት ይዘለቃል ወደው ሲናፍቁት ይጠባል ይጨርቃል ልቤ በትዝታሽ ሰመመን ይጠልቃል እንኳኑ ባቋምሽ ፎቶሽ ይናፈቃል ራንቺ ልጅ ፍቅርሽ እንዴት ይዘለቃል ወደው ሲናፍቁት ይጠባል ይጨንቃል ፎቶሽ ይናፈቃል በትምህርትሽ በቲ ጠንክረሽ ተማሪ፣ ግን አደራ በኔን እንዳትቀየሪ። በብቸኝነትሽ ፍጹም ሳትከፊ እስከምንገናኝ ቶሎ ቶሎ ጻፊ። የራንቺ ልጅ ፍቅርሽ እንዴት ይዘለቃል ወደው ሲናፍቁ ይጠፋል ይጨልቃል ልቤ በትዝታሽ ሰመመን ይጠልቃል እንኳኑ ባቋምሽ ፎቶሽ ይናፈቃል እራንቺ ልጅ ፍቅርሽ እንዴት ይዘለቃል ወደው ሲናፍቁት ይጠፋል ይጨልቃል እንኳን በትዝታሽ ሰመመን ይጠልቃል እንኳኑ ባቋምሽ ፎቶሽ ይናፈቃል ልቤ በትዝታሽ ሰመመን ይጠልቃል እንኳኑ ባቋምሽ ፎቶሽ ይናፈቃል